Hello? Hello?
ሄሎ ዋው ጤና ይስጥልኝ እ ሰላም ነው?
አለን ሰላም ነው ሲስተር ሳህል ማይክሮ ፋይናንስ ነው እ
ሳህል ማይክሮ ፋይናንስ ነው አዎ አዎ
እ ኦኬ ሻይ አገልግሎት ለመጠየቅ ነበረ
ሲስተር ኳንካ የለን እ?
መሓብድ ኣህባይ ሄሎ ምን አልሽኝ ሄ ሲስተር
እሺ አይ አገልግሎት ለመጠየቅ ነበረ
እሺ
ሎን ይቻላል እንዴ እ
ሎን ይቻላል ሎሚ ቻ ምን ዳው ሲስተር እ? እ?